hello hello እንዴት አመሸህ?
አለን ጤና ይስጥልን Best Bet ደውዬ ነበር። ሁለት ወንድ ልጆች አናግረውኝ ነበር። ዝም ብሎ ሳንቲም ተቆረጠብኝና እሺ
ጠብቅ ብለውኝ ይሁን ከሶስት ሰዓት በላይ ጠበቅኳል።
ምንድን ነው የተ- የተቆረጠብህ
እንትን ነበር ጨዋታ የነበረው ጄት ጄ- JetX ነው።
JetX አዎ JetX ሳትጫወት ነው የቆረጠብህ አልጫወታ ሁለት የሺ አምስት ሺ አምስት ቆረጠ እና ሺህ አምስት
ሺ አምስት ሺ አምስት ሁለቴ እና አንዴ ደግሞ ሶስት መቶ ሰላሳ አምስት መድበክ ተጫውተህበት ነው ወይስ ገና ሳትጫወትበት ነው
ልክ መድቤ ወይ አልሄደ ወይ ምን አላለ አላጫወተኝ። ሌላ ቀን እንደዛ አድርጎ ይመለስ ነ- ይመልስ ነው ሶስት ሺ ሶስት መቶ ምናምን ብር ወሰደ።
hello ይሰማል hello አዎ ይሰማል።
ስንት ሰዓት ላይ ነው እንደዛ የሆነብህ
አስራ አንድ ሰዓት አስራ ሁለት ሰዓት ከአስራ አንድ ሰዓት ከአስራ ሁለት ሰዓት ባለ እስቲ round ኡን ልከህልን ነበረ
አዎ የትኛው round ልኬላቸው ላይ እንደሆነ እ
ልኬላቸው ነበር እ፣ ሰዓቱን ነው እንጂ round ኡን ምንም እስቲ አላ round ኡን የምታውቀው ከሆነ ማለት ነው ምልክት አድርግበትና እንደዛ አይ የሆነብህ ብዙ ላክልን ሺህ አምስት እ፣ እንትን ብያለሁ እ፣ አንድ አምስት መቶም እንደዛ አድርጎኝ ነበር መለሰልኝ። ሌሎቹን ግን እንትን አላለም።
አዎ እንደዚህም የሆነ customer ደውሎልን መልሰውለት ነበር። እስቲ ትንሽ ጠብቀው፣ ምናልባት ከመለሰልህ ወይ ደግሞ ካልመለሰልህ ምናልባት ሰዓቱን ታስታውሰው ከሆነ check አድርገውና የትኛው round ላይ እንደሆነ የቆረጠብህ አዎ ካወቅከው ላክልን እኛ እንድናሳውቅልክ።
እኮ እና አሳውቀናል እኮ ብለውኝ ነበር ለእኛ ክፍል።
አዎ የተወሰነ ሰው እንደዛ ብሎን፣ ግን አሁን እየተመለሰ ነው ብሩ።
አዎ፣ አልተመለሰልኝም ስላልክ አልተመለሰም።
ነበረ ያው ወደ account ወደ ምንድን ነው የሚ-
ወደ account ክ
ወደ ወደ ቤት።
መቼ አዎ አልተመለሰም።
ራውንዷም ታስታውሳት ጥሩ ነበረ፣ የቱ የትኛው እንደሆነ
ብዙ ሺህ አምስት አለ እንግዲህ እም?
ብዙ ሺህ አምስት አለ። ራውንዱን አላስታውሰውም፣ ግን አሁን በሶስት መቶ ሰላሳ አምስት ብር የሄድኩት አንዴ ነው። እ፣ እም።
በሺህ አምስት ግን ተደጋጋሚዎች ስለሄድኩት
እም፣ እስቲ በቃ ወይ ጠብቀውና ትንሽ አልመልስ ካለ ወይ መልስ ደውልልን። የሌሎቹ እየተመለስ ስለሆነ ምናልባት ሲስተሙ ከሆነ የቆረጠበት ይመልስልሃል። ሳትጫወትበት ከሆነ የቆረጠው አልተጫወትኩበትም። my bet ላይ የለም ምን የለም። የ history ላይ ግን ተቆርጧል ይላል የተቆረጠው አለ?
ነጥቡም ምን- እንጂ my bet ላይ ራሱ ገብተሽ ብታየው በዚህ ቁጥር ነው ያለ ምንም እንትን እም። እስቲ ከቻልክ round ዷን ID ዋን ለመለየት ሞክርልን።
እሺ፣ ከለየከውና እንደዛ- ካወቅከው እዛ ቴሌግራም ላይ ላክልን። እሺ ምልክት አድርግባትና።
እሺ
እሺ አባ መልካም እሺ።